Hello ጤና ይስጥልኝ።
hello ጤና ይስጥልኝ ጤና ይስጥልን ሄድ
እ አሁን ደውዬ ነበር በሌላ ቁጥር የሞዛምቢክ ቪዛ ለመጠየቅ ፈልጌ okay። እሺ እ transfer ላደርግሎት እኔ አይደል ነበርኩም ያለንሳሁት።
okay እሺ እሺ
ጤና ይስጥልኝ።
hello ጤና ይስጥልኝ ትንሽ
አሁን ነበር።
ደውዬ ተ- ተቋርጦ ነበር አዎ on arrival ነው ቪዛው እዛው ሲደርሱ ነው ቪዛው የሚመታሉት።
okay እ፣ ከዛ አንዳንድ እንትኖች አሉ አንዳንድ ዶክመንቶች ሊይዟቸው የሚገባ
ምን እሺ እ፣ ፓስፖርት ሊኖሩት ይገባል።
okay ከዛ ደግሞ እዛ ሄደው የሚያርፉበት ሆቴል ደግሞ book ማድረግ ይኖርቦታል።
okay okay ከዛ ቲኬት ደግሞ ሲቆር- ሲቆርጡ እ፣ ደርሶ መልስ መሆን አለበት።
okay ቲኬቱ አዎ okay እሺ ከዛ አንዳንዴ ደግሞ yellow fever ይጠይቃሉ። እሱም ቢኖሮት ይመረጣል። yellow fever ካርድ ምርመራ okay okay እሺ እሺ እነዚህ እነዚህን ከያዙ okay እ፣ ቪዛው እዛ ሲደርሱ ነው የሚመታሉት።
okay እሺ አመሰግናለሁ የት ነበር ኤምባሲያቸው ሞዛምቢክ ኤምባሲ እ፣ አላቸው እንደኛ ላይ ሀገር አዲስ አበባ ላይ ቸክሎ አድርግሎት መስመር ላይ ይጠብቁኝ።
ኦኬ
ጤና ይስጥልኝ። መስመር ላይ ኖት?
አዎ አለኝ እ፣ ቦሌ መድኃኔዓለም።
ወደ መድኃኒዓለም አዎ okay እሺ በዚሁ አጋጣሚ አንድ ጥያቄ ልጠይቅሽ እሺ።
ከ- ምን ነበር ማለት ትኬቱ በተቆረጠው ነው አይደለ ቪዛ የሚሰጡት አይ ለምሳሌ ቪዛው በደር- በ- በደርሶ መልስ ነው ወይስ የ- ለምሳሌ አሁን የባንኩ እንደ ባንኮክ ነው
ሳይሆን ቪ- ቲኬት ቆርጦ ሲ- ሲሄዱ ማለት አዎ።
እዛ ሄዶ እንትን እንዳይሉት ነው።
ገብቶኛል on arrive ነው ገብቶኛል ግን አዎ አዎ okay በቃ እሺ እሺ እሺ፣ እንጂ እዛ አመሰግናለሁ።
ሄዶ ነው ቪዛው እዛ ሄዶ ነው የሚያስመቱት።
okay እዚህ በቃ፣ ኤምባሲ እንትን የሚሉበት ሁኔታ የለም።
okay እሺ አመሰግናለሁ እሺ እሺ ሌላ ጥያቄ ያለሁት?
አይ አመሰግናለሁ ጨርሻለሁ እሺ ለብዛት Thank you.
በደወል እሺ።
እናመሰግናለን። መልካም ቀን።
አመሰግናለሁ